ደረሰባት ተሸኝታለች።
ሄሎ
ሄሎ ይስጥልኝ።
አብሮ ይስጥልን ወይ ከቺፕቺፕ ነበር የምንደውልልዎት።
ወይ ስለ service አችን ያለዎትን አስተያየት ለመቀበል ነበር የደወልነው። ቅር ያለዎት ነገር ካለ ቢስተካከል ብለው የሚነግሩን ነገር ካለ ምንም ነው።
ምንም ቅር አላለኝም።
ተመችቶት በጣም ሁሉም አወርኩበት።
ነገር አዎ አዎ።
ቢጨመር ብለው የሚነግሩን ነገር አለ?
ኧረ ምንም የለም።
እሺ እሺ። ቺፕቺፕን ስለተጠቀሙ እናመሰግናለን። መልካም አሜን።